ጤና ይስጥልን ቤስት bet እንዴት ነው የምንረዳው?
ሰላም ያሬድ እባላለሁ። እኔ እንትን ጠዋት ከጠዋት ጀምሮ ማለት ነው account ሌላ አዲስ ማስከፈት ፈልጌ ነበረኝና እንዴት ነው እ ሄሎ ሄሎ አቤት ያሬድ ከየት ነው የምትደውለው?
ከመቀሌ የመቀሌ እሺ እሺ ቴሌግራም ላይ ጽፌ ነበር ግን አልሰጥም። እስካሁን username ላኩልኝ ብያቸው ነበር።
username እየጠበክ ነው። አዎ supervisor ኦቹ ስላልገቡ ነው። እሺ ሲገቡ አሳውቅልሃለሁ። ትንሽ ታገሰኝ።
ም- ስንት ሰዓት ነው የሚገቡት?
አሁን ይገባሉ። ሲመጡ እዛው ቴሌግራም ላይ contact እንዲያደርጉ አደርጋለሁ።
ጥሩ እሺ፣ በቃ እሺ፣ እሺ ያሬድ ይቅርታ ስለቆየን፣ እሺ meeting ላይ ስለሆኑ ነው።
እሺ፣ እሺ።
እሺ